હેલો
હવે જમતું હથેળીમાં હા અરે અરે દસ बताओ જેરો જેરો અમને સિયા સમજ કરે वैसा समझ कर
लगा के- लगा किया अरे तसाक तिला लुकोन आहे तसाक થશે કે ઓલી والله इंडियन वगैरे प्रेशर उठून እ- एक እና- दिवस አስቸግሮ ነበር አዎ እንትን ሴቲንግ ላይ የሚስተካከል ነገር ነበር በእነሱ ሳይድ እሺ በሱ በኩል ያለውን አስተካከሉ እሺ አቤት ደስ ይላል ያው ተሳካልና አቤት ተሳካለ።
በጣም ደስ ይላል ወላሂ ደስ ይላል አዎ።
ቢሮ ዛሬ ቢሮ ገብተሽ ነው ገብቼ ነው በእናትሽ ምን ላድርግ ቢ- ኪኒሶ ታረጊያለሽ? አዎ፣ ክኒሶ ኪኒሶ እመጣለሁ ሲለኝ አዎ፣ በቃ ምን ታረጊያለሽ? በጣም ደስ ይላል ወላሂ።
አዎ፣ አዎ።
ኡ በጣም ነው የለፋ ያ ልጅ ወላሂ። ኡ በጣም በጣም በጣም በጣም በጣም ምንም ትናንት በተለይ ቀነስ አይል ወላሂ።
አዎ አዎ እንዴ ደከመው እኮ አዎ እኔ ራሴ አስር ሰዓት ሲሆን በቃ ጥዬ ሄድኩኝ መኪና ስለሚያስቸግረኝ ብዬ።
አዎ አዎ ልክ ነሽ በጣም ምርጥ ነው።
እስከ በቃ አስራ ሁለት አሁን ሰዓት ነው የሞከርነው እኮ እ- እ?
እስከ አስራ ሁለት ሰዓት ኧረ ቆያችሁ። በቃ ከወጣሽም እዛ ነው የቆየሽው።
አዎ ይሁን በቃ ዋናው መሳካቱ ነው። በጣም ደስ ይላል ግን መሳካቱ።
አዎ አረ በጣም በጣም።
ደስ ይለኛል። እውነት አዎ አሁን መደወል እንችላለና ሰማንያ አንድ ዜሮ ሁለት አዎ እ፣ በቃ እሺ እሺ መስዬ እሺ እሺ ውዴ፣ እሺ ቻው።